ጤና ይስጥልኝ። ቤተሰብ ጥሪ ማዕከል ዋኮ መነዳት
ቅድም ትኬት ለነገ ቆርጬ እና በባንክ እንድከፍል ፖስታ ልኮልኝ ነበር እና አሁን ሰዓት አባይ ባንክ ነው ልከፍል የነበረ ኤክስፓየርድ ሆና ይሁን እንዲህ አለችኝ።
ኖ አባይ ባንክ ሳይሆን ንግድ ባንክ ነው የተላከሉት።
ንግድ ባንክ ብቻ ነው መሰል የምችል አባይ ማድረግ አስትሉ ንግድ ባንክ ብቻ
ወደ አባይ አይዛወርም ወደ አባይ ይዘዋወራል እ እ ወይ ድጋሚ መያዝ አለበት። ድጋሚ ሊያዝሎት
እ እ ድጋሚ book ላድርግሎት በአባይ ባንክ እንዲከፍሉ።
በአባይ ባንክ ልክፈል። አዎ
okay እሺ፣ ድጋሚ ሊያዝሎት አንዴ እ እ ድጋሚ book ላድርግሎት፣
ምን አልከኝ?
ድጋሚ ሊያዝሎት።
አይ እንዲህ ስላለኝ እኮ ነው ንግድ ባንክ ሞባይል ባንክ እንዲህ አለኝ እና አባይ ባንክ እንትን ልል ነበር።
ንግድ ባንክ ብቻ ነው የሚሰራው።
እሺ አባይ በቃ ባንክ ከሆነ ድጋሚ መያዝ ነው ያለበት።
እሺ በቃ አባ- ንግድ ባንክ ልሄድና ልሞክር።
እሺ እሺ፣ እሺ እሺ እናመሰግናል። ከምን